እየተከራከርሽባቸው ነው?
hello ሰላም፣ ከዚህ ኢትዮጵያ ነበር የምደውልልዎት። አሁን ደውለው ነበረ።
አዎ ኦክስጅን ብለን ነበር። አዎ ቤቱ አዲስ ነው ደንበኛችን? TIN number ኡ ነው?
አረ ደንበኛ ነው።
TIN number ይንገሩኝ።
ይህን ነበሩን። ቆይ እኔ እኮ ቢሮዎች ወጣ ስላሉ ነው ስለማላውቀው ነው።
እሺ የቢጃ ያስመዘገቡትን ስልክ ቁጥር ይንገሩኝ።
ቢሮዎች ይምጡ በቃ። እሺ እሺ እሺ እናት